ሄሎ ስለምን ቤስት ቤት ረዴት ነው የምንደርገው?
እንትን ነበር ቤት ቤት ላይ የሆነ ብር ከቴሌ ብር አስተላልፈን
እሺ እ? በዚህ በተደወለበት ስልክ ማለት ነው።
እሺ፣ አንዴ ጠብቀኝ። አስገባ።
አቤት። እንትን ነበር እ፣ ቴሌ ብር እ፣ ብር ወደ እንትን አስተርገ ከቴሌ ብር ላይ ቀንሶታል። ከ account ላይ ግን የለም።
message ኡን ቴሌግራም ላይ ልከህልን ነበር።
አሁን እየላኩላችሁ ነበር። በየትኛው እንደምልካችሁ ግን ግራ ገባኝ።
ዜሮ ዘጠኝ ዜሮ ሶስት
ዜንጣፍ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት በሌላ ስልክ ቁጥር ነው ቴሌግራም ላይ የምልከው።
እሺ ችግር የለም ላከው። message ኡና የቤስት ቤት የምትጫወትበትን ስልክ ቁጥር ላክልን።
እሺ እሺ ቆንጆ ቆንጆ እንደሚጀነጀን